ሄሎ ኦኬ፣ ሰላም፣ እንዴት ነህ?
ቆይ የት የት ደውልልህ እ?
ከቤት ቤት ነው የምደውልልህ።
እኮ አውቃለሁ። አዎ። የ- ይገኛል አይደለ? ሞይንካ የቱ ጋር?
የሚባል ቦታ ታውቀዋለህ? ሞይንካ የቱ ጋር ሞይንካ ሞይንኮ እም፣ ሞይንኮ እም፣ ሞይንኮ አ እሱ ጋር ነው እሺ።
አንዱ። አንዱ ደግሞ ሃኒጋ አዳማ አስራ ሁለት
ሞይንኮ ጋር ነው። ሞይንኮ አዎ
ሞይንኮን አውቃለሁ። ለሞይንኮ ይቀርበናል። እሺ። ከዛ በኋላ ደግሞ ካልሆነ ምኑ ጋር ሃኒ ይባላል። አዳማ አስራ ሁለት ደግሞ ሃኒ
ሃኒ ምኑ ጋር? እሺ።
ሃኒ አካባቢ ነው ያለችኝ።
እሺ፣ በቃ እሺ። ሞይንኮ አለ።
እሺ እዛ አካባቢ አይ።
check አድርጎ እሺ።
እሺ፣ እሺ፣ እሺ።
መልካም ቀን እሺ።